Hello እንዴት ነህ?
Hello ደህና ነህ?
እንዴት ነሽ?
በቀደም ይዤ እሄዳለሁ ብለህ ረስተኸው ሄድክ።
እ በቀደም ይዤ እሄዳለሁ ብለህ ረስተኸው ሄድክ። እ ምን አልሽኝ?
በቀደም ይዤ እሄዳለሁ ብለህ የተፈረመውን ሳትይዘው ሄድክ።
ምንም እየተሰማኝ አይደለም።
የት ነው ያለኸው?
ወደ ላይ ወደ ፎቅ እየወጣ እ ወደ ፎቅ እየወጣ
በቀደም ይዤ እሄዳለሁ ብለህ የተፈለ- የተፈረመውን ሳትይዘው ሄድክ። ልላክልህ ወይ ነው Okay ኦ፣ ቆይ ቆይ ፕሬዚዳንቱ ስላልመጣ ነው እዛ ይቆይ ብለን ነው ነው? እሺ የጅጅጋው ፕሬዚዳንት ቻይና ሄዶ ስላልመጣም አሉ።
አልመጣም። እሺ አዎ እሺ፣ በቃ እሺ።
ግራ ስለገባኝ ነው። እሺ እኔ ጋር ቁጭ ብሏል። እሺ አንቺ ጋር ይቆይ ብዬ